hello hello፣ አቤት።
ጤና ይስጥልኝ።
ጤና ይስጥልኝ።
ከኢትዮ ቴሌኮም ነው የምደውለው።
እሺ፣ እሺ አባይ።
የ contact center request አድርጋችሁ ነበረ።
የምን የምን?
call center request አድርጋችሁ ነበር deployment።
እሺ፣ ምን ነበር ነጥቡ?
training schedule ለማድረግ ነበር የ system ኡን አጠቃቀም።
okay፣ መቼ እናድርገው? ጥሩ። ይቺ four digit ቷን ማለት ነው።
አዎ፣ አዎ፣ four አራት digit ነው።
ዲጂቷን። እሺ፣ መቼ አሰባችሁ?
ከነገ ጀምሮ እኛ በየቀኑ ከአራት ተኩል እስከ አምስት ተኩል training እንሰጣለን። online training ነው።
አሀ፣ ኦንላይን ነው። እሺ፣ አዎ፣ link ኡን share እናደርጋችሁና online training ነው የሚሆነው።
እሺ።
ከአራት ተኩል እስከ አምስት ተኩል ከነገ ጀምሮ ቀን ምረጥልኝና schedule እንዳደረገው ነው።
እሺ። አሁን ከቢሮ ውጭ ነኝ ያለሁት። እ፣ ከቢሮ ሆኜ ተነጋግሬ ካለቆቼ ጋር ላሳውቆት።
በቃ ይቻላል። ደውልልኝ።
እሺ፣ አመሰግናለሁ። ማን ልበል እርሶ?
እሺ። ዝራ አቶ ዝራ። እሺ፣ አመሰግናለሁ።
እሺ።